ጤና ይስጥልኝ ለስፖርት ነው እኮ የምንለዳው
ሄሎ እንትን ሁሉ ስፖርት ላይ ያው ይሄ ብር አስገባ ሲል ማለት ነው ቴሌ ብር ምርጫ ውስጥ አያመጣውም እና ምን እንደሆነ ማወቅ ፈልጌ ነው ይቅርታ ጋር
ዲፖዚት ለማድረግ ፈልገው ነው
አዎ ብር አስገባ ይላል እና ልንበዘገብ ፈልጌ ብሩን እዛ ከቴሌ ብር ትራንስፈር ላድርግ ፈልጌ ነው ሌላ ሁለት አማራጭ ሁለት አማራጭ ብቻ ነው የሚያመጣው ይሄ hello ትንሽ technical ችግር አጋጥሞን ነው ይስተካከላል እንደውሎታል መልሰን ስልኮትን ይዘናል
እሺ ደውሉልኝና እንድትስተካከሉልኝ ነው አሁን የምፈልገው እሺ